ጤና ይስጥልኝ። አሪፍ ቤት ረዲት ነው። እባክዎ ምን ልርዳው?
ጤና ይስጥልኝ። አሁን ተደውሎ ነበረ ወደ ፉል ዞን አካውንት የሚል ተደውሎ ነበር።
እሺ ደንበኛችን አንድ መስመር ላይ ጠብቁ። ምን ላሉ ደንበኛችን hello ይሰማል? ደንበኛችን ይሰማል፣ ይቅርታ መስ- ይሰማል።
ይቅርታ መስመር ላይ ስላስጠበቅኩት ችግር የለም።
እሺ እ፣ መረጃ ስለደረሰን ነው። ከ Food Zone ወደ ዲና Trading ስሙት እንደቀየሩ እ፣ ለማረጋገጥ ነበር።
አዎ ከፍዞ ወደ ዲና ትንሽ ቀይረናል።
እሺ ደንበኛችን account ኡንም ቀይረዋል?
account ኣችንን ቀይረናል
አልተቀየረም?
ቀይረናል ቀይረናል።
እሺ ደንበኛችን
ልንገርሽ account ኡን
አዎ ይህ እሺ ይንገሩኝ ደንበኛችን እሺ፣ አንድ ሺህ እሺ
ስልሳ ሶስት እሺ
ዜሮ አራት
እሺ ሰላሳ
እሺ
ሀያ ሰባት ሀያ ሰባት
ዘጠኝ
እሺ እናመሰግናለን ደንበኛችን እሺ፣ እኛም እናመሰግናለን።
እሺ መልካም ስራ መልካም ቀን ይሁንልዎት